ጤና ይስጥልኝ። ጤና ይስጥልኝ። ዳንስስ በዳ ነው ይሰማል? ደምስስ ነው ከአሪፍፔይ ነው የምደውልለት። ኢክራም እባላለሁ።
እሺ
በአሪፍ POS machine ምንም አይነት transaction እያሳየን ስላልሆነ ምናልባት ከ POS machine ኡ ጋር በተያያዘ ያጋጠመው ችግር ካለ ለመጠየቅ ነበር። ያጋጠመው ችግር አለ?
ምንም ያጋጠመን ችግር የለም። ተጠቃሚ ስለሌለናል።
Okay፣ ተጠቃሚ የለም። ሰዎቹ የሚጠቀሙት አይደለም።
አዎ ብዙ ጊዜ transfer ስለሆነ እዛ ነው እንጂ
transfer ነው የሚጠቀሙት የሞባይል አዎ፣ አዎ ለዛ ነው እንጂ ሌላ ችግር የለበትም።
እሺ ደንበኛችን ከዚህ እ ምንም አይነት ችግር ካጋጠመው ከ POS machine ኡ ጋር በተያያዘ ዘጠና ሶስት ዘጠና አምስት ላይ ደውለው እርዳታ ማግኘት ይችላሉ። መልካም ቀን።